मैंने ሄሎ ሄሎ
ሄሎ ጤና ይስጥልን።
አቤት ጤና ይስጥልኝ። ምንድን ነው የመጣሁት?
እ፣ እንትን ነበር እ፣ ሌላ ይሰማል?
ይሰማል አይሰማም?
ይሰማል ይሰማል።
እ፣ ብር እየቆረጠ ሲሙ ላይ ለማቋረጥ ፈልጌ ነበር።
የቆረጠቦት ነው
አዎ ሲሙ ብር እየቆረጠ እና ደግሞ እ፣ ጥሪ ማሳመሪያ ነበር ማቋረጥ ነው።
ናይ በቃሽ እናስተካከል አለ ጊዜው የቴክኒክ ነው ይስተካከል።
እ፣
ሄሎ
ይሰማል ምን አሉኝ?
ሄሎ
ይሰማል ምን ነበር?
ሄሎ
ይሰማል አይሰማም?
ሄሎ ይሰማል አይሰማም? ሄሎ ሄሎ